hello ጤና ይስጥልኝ ተድላ አምቡላንስ
እ hello ጤና ይስጥልኝ
ጤና ይስጥልኝ።
የት ብሎ ደወሉ
hello
አቤት
hello hello አይሰማም
ይሰማል።
የት ብለሽ ደወልሽማ
እ ሰዎች ይቅርታ
እ ይቅርታ
እሺ ዝጊው ለይቅርታው ዝጊው እ ዝጊው ዝጊው ስልኩን እሺ